የዓለምን በደል የሰውን ግፍ አይቶ ዘጠና ዘጠኙን መላእክትን ትቶ ጽድቅን ለመፈጸም በደልን አጥፍቶ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። የሰማዮች ሰማይ የማይችሉት ንጉሥ ተወልዶ ሲጠመቅ እኛን ለመቀደስ ተራሮች ደንግጠው ዘለሉ እንደ ፈረስ። የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። ባህር ተጨነቀች ጠበባት መሬቱ ዮርዳኖስም ሸሸ አልቆመም ከፊቱ። እንደ ተናገረው ዳዊት በትንቢቱ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። ልጁ በዮርዳኖስ ጽድቅን ሲመሰርት መጣ በደመና ሰማያዊው አባት እየመሰከረ የልጁን ጌትነት የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። እንደምናነበው በወንጌል ተጽፎ መንፈስ ቅዱስ ታየ በራሱ ላይ አርፎ በርግ ምሳሌነት ክንፉን አሰይፎ የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ። ባህር ስትጨነቅ ተራራው ሲዘምር ሰማዩ ሲከፈት ደመናው ሲናገር ዓለም በዛሬው ቀን አየችህን ምስጢር የሰላሙ መሪ የሰላሙ ዳኛ አምላክ ተወለደ ተጠመቀ ለኛ።